ሄሎ ሄሎ ሰላም ጤና ይስጥልን ቤስት ቤት
ከቴሌ ብር ወደ Best Bet ማታ ሁለት መቶ ብር እንትን ብሎኝ ነበረ።
እሺ አልገባልህ ቅድም ደግሞ ደውዬ ነበረ እና ልክ ያለው ደግሞ በቴሌግራም ልክ ያለው አዎ እንትን አልገቡም እሺ transaction ኦቹ ትንሽ ስለሚቆዩ እስከ ነገ ጠዋት ድረስ ይጠብቁን እሺ እ? እስከ መቼ ድረስ እስከ ነገ ጠዋት ድረስ ዛሬ እንዲገባ እንሞክራለን ግን እርግጠኛ ስላልሆንኩ ነው ስንት ሰዓት እንደሚገባ
እሺ እሺ አባ መልካም
እም።